hello ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት
እሺ አምቡላንስ ፈልገን ነበር።
እሺ ከየት ወዴት ነው?
ከ- ከፔ- ቅዱስ ጴጥሮስ ሆስፒታል ወደ ሳሪስ ዳማ ሆቴል
እሺ ሳሪስ ከጴጥሮስ ከጴጥሮስ ወደ ሳሪስ ማለት ነው።
እሺ እሺ patient ታካሚያችን በምን ሁኔታ ላይ ነው ያሉት?
ያው እንግዲህ ሰሙ ትናንትና ማታም እናንተ ናችሁ ነበር ያመጣችሁልን።
እሺ ም- ም- እኮ እኔ እኔ እሷ ትናንት የላከችው አይደለሁም እና አዎ፣ ማለት ተቀይራለች።
ኦክሲጅን ይፈልጋል። ያው በቃ ኦክሲጅን እሺ አዎ፣ አሁን ኦክሲጅን ላይ ነው ያለው።
ኦክሲጅን ላይ ነው ያለው። አዎ አዎ።
እሺ እ፣ ሌላስ እ፣ ማሽን ላይ ምናምን አይደለማ።
የምን ማሽን ማለት እ፣ okay የጤና ባለሙያ አይደሉም እርስዎ?
እኔ እሺ ገና ምኑን እንደ- ምኑን እንደሚያመው ይንገሩኝ። እሺ አንዴ ስትሮክ ነው።
ስትሮክ።
አዎ
እሺ አሁን ወደ ቤት ነው የምንመልሳችሁ።
ወደ ቤት ነው። አዎ እሺ ሂሳቡን ልስራና ላሳውቃችሁ።
እሺ እሺ። ሰው ከጴጥሮስ ወደ ሳሪስ ስለሆነ ሂሳቡ እንደ አዲስ ስለሆነ የሚሰራው ላሳውቀዎት።
እሺ
እሺ ይቅርታ፣ መልስ እደውላለሁ።
ትደውያለሽ። ልጠብቅ።
አዎ፣ አዎ፣ እደውላለሁ፣ አሳውቅዎታለሁ።
እሺ